ኃጢአት ነው ጠልቻል ዘላህም ግን ለነገ ሕይወት አንተን አላስብም የኔ ሰው እንዳልሆንክ አወኩኝ ለምኜ መጥላት ምናመጣው ብርቅስ ጨክኜ ሰው መጥላት ኃጢአት ነው ጠልቻ አልጠላህም ግን ለነገ ሕይወት አንተን አላስብም የኔ ሰው እንዳልሆንክ አወኩኝ ለምኜ መጥላት ምናመጣው ብርቅስ ጨክኜ አጠገብ ላጠገብ ካልቀናን ፍቅራችን ሄደን እንዋደድ በየመስመራችን እድል ካልተገኘ አብሮ ለመቆየት መቼም ግዴታ ነው ሳይጠሉ መለየት ከገባህ ይህም ፍቅር ነው ሳልጠላ እለይሃል ባይበቃም አብረን የኖር ነው ያቆየን ሁሌም ፍቅር ነው ሰው መጥላት ኃጢአት ነው ጠልቻ አልጠላህም ግን ለነገ ሕይወት አንተን አላስብም የኔ ሰው እንዳልሆን አወኩኝ ለምኜ መጥላት ምናመጣው ብርቅስ ጨክኜ አንተን አደካክሞ ያበርታኛል። ሰው ካልተሸነፈ ማሸነፍ አይችልም። ይዤው እኖራለሁ ሀሳብህን በሀሳቤ እንደ ሥጋ ዘመድ እንደ ቤተሰቤ ከገባህ ይህም ፍቅር ነው ሳልጠላ እለይሃል ባይበቃም አብረን የኖር ነው ያቆየን ሁሌም ፍቅር ነው